አቤት
ሰላም ጤና ይስጥልኝ ቴሌቪዥን
አብረው ይስጥልኝ እንዴት ኖት?
አለን ምን ልርዳዎት
እ አሁን እኔ እ ጨዋታ የሆነ እንትን ስብራብራ ሌላ ነገር ምንድን ነው ያለ በሰፊው
ይሄ ቴሌቪዥን game ነው game ኦችን ሲጫወቱ ሽልማቶች ያገኛሉ አዎ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ መጫወት ነው
አዎ
አ ያው ግልጽ ያልሆነ ነገር ካለ ማንኛውንም አይነት ጥያቄ መጠየቅ ይችላሉ እርስዎ እሺ እሺ ደግሞ እጠይቃለሁ እሺ ለማንኛውም እሺ
እሺ
ታንኪው በጣም እናመሰግናለን ችግር የለውም መልካም እድል
ማርክ ዲቪዲ